ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምልርዳው
በቴሌብር እንትን ትራንዛክሽን እምቢ አለኝ። የለም አዎ የእግር ዙር አለ ቴክኒካል አይደል?
ችግር ገጥሞን ነው ኦኬ እሺ አሁን በምነግሮት ግን ማድረግ ይችላል ቁጥር የያዙ
ኦኬ እሺ እሺ ንገሪኝ።
ዜሮ ዘጠኝ ሰላሳ ሁለት ኦኬ ስልክ ቁጥር ነው። እሺ አዎ ዜሮ ወደዚህ ዘጠኝ- ያስገቡና በቴሌ አንዴ ብር ስፒድ ላድርገውና ዘጠኝ ሰላሳ
ሰላሳ አምስት
አምስት አስራ ዘጠኝ
ዘጠኝ ስልሳ ስድስት
ስድስት ይሄ ነው።
ወደዚህ ቴሌግራም ያስገቡና ከዛ አዎ።
ደረሰኙን በቴሌግራም ይልኩልናል።
እሺ እሺ እኔ ነው።
ቁጥር የያዙ የእኛን የቴሌግራም ቁጥር ያውቃሉ?
አዎ የቴሌግራም ቁጥር ከቴሌግራም ነው ያገኘሁት።
ቴሌግራም ላይ ነው okay ደውሉ ተብለው ነው።
አዎ ይሄ በቃ።
ስልሳ- እሺ እሺ እሺ እኔ ነው።